ጤና ይስጥልኝ አርዕስቴ ለዚህ ስኝ ባኩም ልርዶ
አሁን ደውዬ ነበረ።
እሺ እሺ ደንበኛችን ዘሪሁን ነው አዎ፣ እሺ ደንበኛችን አሁን አረጋግጠን ነበረ ቴሌብር እንዳሉት ነው የሚያሳየን ሲስተማችን ኦኬ ምናልባት በዚህኛው ቁጥር በዚሁ ስልኩ ተመዝግበው ይሆናል ለዚህ ቴሌብር አፕሊኬሽን ከሌሉት እ፣ Okay።
አዎ application ኑን አውርደው እንደ አዲስ እ፣ password ኡን reset ማስደረግ ይችላሉ
okay እና ምናልባት ቴሌብሮት ላይ አረጋግጠው እ፣ ምናልባት ትንሽ እ፣ ሊቆይ ይችላል። እኛ ለሚመለከተው አካል አስተላልፈንልዎታል።
okay ቴሌብሮት ላይ ካጡት እ፣ መልሰው ይደውሉልን እና
ኦኬ።
እናስተላልፍልዎታለን።
እሺ እሺ ሌላ ወደ ይመረጥ- ቲቪ ብር ከዛ አውጥቶ ማስተላለፍ አይቻልም አሁን?
አሁን እርስዎ ና- እርስዎ ነው ማስተላለፍ የሚችሉት። አሁን እኛ ከአሪስቴ ስለተላለፈ ወደ ቴሌብሮት ኦኬ እርስዎ ከቴሌብሮት ወደ ሲቪ መ- መመለስ ይችላሉ።
ኦኬ። እሺ እሺ ደንበኛችን፣ ሌላ የምረዱት ነገር አለ?